ጤና ይስጥልኝ hello ምን hello።
ጤና ይስጥልኝ Best Bet አዎ ልክ ነው። ምን ልርዳክ?
እንትን deposit ነበርና ብሩ አልገባም ከአካውንታችን ላይ ቆርጠዋል እሺ የ deposit ልክ ብር ሲቆርጥ የሚላከው message አለ አይደለ? ከ CBE ብር ነው
አ message አለ አዎ። ከዚህ- message ኡን አዎ።
እና CBE ብር የምትጠቀምበትን ቁጥር አንድ ላይ አድርግና ቴሌግራም ላይ ላከልን check እናደርጋለን።
ቴሌግራም ቁጥራችሁ የለኝም እና ወይም ቴሌግራም ደግሞ አልጠቀምም አሁን እንዴት ነው ሌላ አማራጭ የለም አዎ፣ ሌላ አማራጭ የለም። አዎ እንትን ትንሽ በመሃል system ተበላሽቶ ስለነበረ በሱ ነው check ማስደረግ የምንችለው። so ሌላ አጠገብ ቴሌግራም የሚጠቀም ሰው የለም።
እሺ ቴሌግራም ቁጥርሽን ቁጥራችሁን ስጡኝ ለማንኛውም ግን ቴሌግራም አሁን ሌላ አማራጭ ቢኖር አሪፍ ነበረ እ፣ እስቲ እ፣ ወይ ትንሽ ታገሰና እ፣ በራሱ randomly ከገባ ገባ፣ ካልገባ ግን ያው message ኡ ያስፈልገናል ለማሳወቅ።
ቴሌግራም number ኣችሁን ለማንኛውም ስጡኝ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ አርባ ሰባት ሰባት አዎ በዛች ላይ ላክልን።